ሁሌም ነሃሪ ሁሌም ፍቅርነ ሕይወት ቢጎድል ዜማ ያሐሰብ ካዳኙ ክንድ አይኔን አለቀ ብሰራ ካፈር ብሆንም ጥቢያ እስትንፋስ አለን ሌላ ሃሌሉያ ዝናሬን በቃል ከሞላ ጌታ እነጀዋለው ግንቡን ሳልመታ ፈራሽ ስጋዬ ቢሆን መቃብር ሕያዊት ነፍሴ አለላት ክብር ከምርቶች ጋር ከብሩካን ናፈኩ ላይ ደርሶ ዘመን የፍራታ ውዛን የሰላሜ ሰው አዲሱን ምዕራፍ ወርደ ገለጥከው ከሰማይ ኅብረት ከልዑካኑ አስታርቀኸኛል ሊቀ ካህኑ የፍራታ ወንዛን የሰላሜ ሰው አዲሱን ምዕራፍ ወደ ገለጥከው ከሰማይ ኅብረት ከልዑካኑ አስታርቀኛል ሊቀ ካህኑ
በሕይወታችን ዘመን ሁሉ ስለ ረዳህን ስለምትረዳንም እናመሰግንሃለን። ክብርና ምስጋና አምልኮትና ውዳሴ ሁልጊዜም ላንተ ይሁን ለዘለዓለሙ አሜን።